ሄሎ ሄሎ ጤና ይስጥልን ቤተሰብ አቦ በእናትሽ የስድስት መቶ ብር ጥ- አለኝ።
ምን ጊዜ አድርጌ ነው?
አ የቤስት ቤት እሺ ቤተሰብ ቤት ቁጥርን ንግረኝ።
ዜሮ ዘጠኝ እ
እ ሰላሳ ሶስት ሰላሳ ሶስት አስራ ሶስት አስራ ሶስት
ሀያ ዘጠኝ ሀያ ዘጠኝ ሰማንያ
መቼ ነው ያረከው?
አ?
መቼ ነው ያረከው?
ትናንት ማታ ነው።
ኧረ በእናትሽ መቼ ነበር ያረከው?
አ?
መቼ ነበር ያረከው?
ትናንት ይመጣ ነው።
ስንት ብር ነከኝ?
ስድስት መቶ ብር
ስድስት መቶ ትናንት የለም ትናንት የለም ከትናንት ወዲያ ነው አዎ ከትናንት ይወዳ ነው።
እሺ ሌልክ
ትናንት ይወዳ
እ hello
አዎ ይሰማል sister አ ስድስት መቶ failed ሆኗል አ?
failed ሆኗል ተመልሷል ወደ ቤስት ቤት account
ተመረኩ አዎ ቤስት ቤት account ን check አድርገው
እሺ አቦ ሲል